ብሔር ብሔረሰብን ቋንቋ እናከብራለን። ያለ እኩልነት የግዳጅ አንድነት ባርነት ነውና አንሻም ውርደት። አንዱ በሠራ ወንጀል ሌላው አይጠየቅም። በምኒልክ ኃጢአት ልጁ አይኮነንም። የበቀል ልብ የለንም፣ ይቅርታው በኃይላችን። ኦሮሞ ክፉ አይደለም፣ ይመስክር ታሪካችን። ክፉ ጸድቆ ሲወደስ ሐውልት ቆሞለት ደስደስ እጅ ቆርጦ ወንድ እጅ አልባ ጡት ቆርጦ ሴት ጡት አልባ ሕዝብንም ባያስነባ ኢምፓየር ሊገነባ ኡሆ ያንገዳዩን አባባ ብለው ያለቅሱለታል። ሟቾቹን አነሳችሁ ብለው ፍጅት ይዘዋል። ታሪክ የሚያውቅ ናገር ቅን ሕሊና ያለው ሰው የእውነትን እንድቀብረው ከሆነም ያዛልቀው። ጥበብ በጥበቡ ጠፍቶ ኃጥኡ በኃጢአቱ ኮርቶ በክፉ ዘመን አየው መክብብ ባለው ዘመን አለው። እንከባብ እንከባበር፣ በኦሮሞነቴ ተቀበሉኝ፣ ኢትዮጵያዊ እኔ ብቻ አትበሉኝ። ማንንም አንጠላም፣ ሁሉን እንወዳለን። የብሔር ብሔረሰብን ቋንቋ እናከብራለን። ያለ እኩልነት የግዳጅ አንድነት ባርነት ነውና አንሻም ውርደት። የመጡብን ሰሜኖች መጣሉን በቤታችን ሰው መሆናችንን ካዱ ካዳም መገኘታችን ኦሮሞ ከውሃ ወጣ ውሃ ነው ፈጣሪያቸው ብሎ ጻፈ ያበሻው ልቡ ደራሲያቸው። ትናንት እንደዚህ ያሉን ሰው መሆናችንን የካዱን ተጋብተን ተዋልደናል በዘር ተዋሄደናል እያሉ ያሞኙናል። እኛም ጉድጓድ ምሰናል። በጋብቻ ማንም ሰው ነፃነቱን አልሸጠም። የአገሩን ሉዓላዊነት ሌላውን አላስደፈረም። የኦሮሞ አካሄድ ግቡ ስላስፈራቸው በዝምድና ሊይዙን ነበረ ጥረታቸው። አየን ብዙ ስም ጳውሎስ ምግባረ ብልሹ ዲያብሎስ ሕዝቡ ማየት በቃኛለ አመት ትግሉን ሮጋለ እንከባበር እንከባበር ጎርሞነቴ ተቀበሉኝ፣ ኢትዮጵያዊን ብቻ ትበሉኝ። ማንንም አንጠላም፣ ሁሉን እንወዳለን። የብሔር ብሔረሰብን ቋንቋ እናከብራለን። ያለ እኩልነት የግዳጅ አንድነት ባርነት ነውና ማንሻም ውርደት ያለ እኩልነት የግዳጅ አንድነት ባርነት ነውና ማንሻም ውርደት ስሜ አላለም አፈኑት እንጂ አልተገዛም ልጇን ለደጅ አኩርፎ ሕዝቡም እምቢየ ዋለ አምጾ ሄደ የኮበለለ ጉልበት አልቻለም ገዛው ፈርጣማን ጡንቻ አከሳው አመለመለው ሺውን ራሱ ሊወስን ነው እድሉን ጉልበት አልቻለም ገዛው ፈርጣማን ጡንቻ ለመነው ገዢውን ራሱ ሊወስን ነው እድሉን ሕዝቡ ያውቃል የሚበጀውን ከመጣድ የሚያጠግበውን እየተቀደሰ ነው ትግሉ የብዙሃን ነውና ድሉ የኦሮሚያ ባለቤት ኦሮሞ ይሆናል። እስከዚያው ድረስ ግን ትግሉ ይቀጥላል። የኦሮሚያ ባለቤት ኦሮሞ ይሆናል። እስከዚያው ድረስ ግን ትግሉ ይቀጥላል። ደሜ ይፈሳል ትናንትም ዛሬ ገና ይቀጥላል። ጨቋኝ እስካለ ተለዋወጠ ብዙ ጉልቻ ሰላም የታለ ዛሬም ፍጥጫ ያንሳንስም ሁለት ገጽታ ያበሾች መንግሥት በሽታ ሁልጊዜ ልግዛ ተገዛ ወአለው ሕዝቡም አበዛ ያንሳንስም ሁለት ገጽታ ያበሾች መንግሥት በሽታ ሁልጊዜ ልግዛ ተገዛ ወአለው ሕዝቡም አበዛ ሕዝቡ ያውቃል የሚበጀውን ከምጣድ የሚያጠግበውን እየተቀደሰ ነው ትግሉ የብዙሃን ነውና ድሉ የኦሮሚያ ባለቤት ኦሮሞ ይሆናል። እስከዚያው ድረስ ግን ትግሉ ይቀጥላል። የኦሮሚያ ባለቤት ኦሮሞ ይሆናል። እስከዚያው ድረስ ግን ትግሉ ይቀጥላል። አስፈሪውን ሞት አልፈራም አለ ቀንና ሌት ተጋፍቶታል ከአራዊት ጋራ በአንድ ዋሻ ኖሬ ለነፃነቱ ዳድንበር ዞር ማለት በሰማይ በምድር ጨቋኙን ገዢ ልቀብር ኦነግ ገባ ቃል ኪዳን በሞቱ ነፃ ሊያወጣን ማለት በሰማይ በምድር ጨቋኙን ገዢ ልቀብር ኦነግ ገባ ቃል ኪዳን በቅርቡ ነፃ ሊያወጣን ሕዝቡ ያውቃል የሚበጀውን ከምጣድ የሚያጠግበውን የተቀደሰ ነው ትግሎ የብዙሃን ነውና ድሉ የኦሮሚያ ባለቤት ኦሮሞ ይሆናል። እስከዚያው ድረስ ግን ትግሎ ይቀጥላል። የኦሮሚያ ባለቤት ኦሮሞ ይሆናል። እስከዚያው ድረስ ገና ትግሎ ይቀጥላል። ትግሎ ይቀጥላል። የስዳማ ጥያቄ በነጻነት ፈታ፣ ኦጋደን ጥያቄ በነጻነት ፈታ፣ የኦሮሞ ጥያቄ በነጻነት ፈታ፣ የወላይታም ጥያቄ በነጻነት ፈታ። ሁሉም ነጻነት ነጻነት ነጻነት ለሁሉም ሁሉም ነጻነት ነጻነት ነጻነት ለሁሉም የንጉሥ ጦናን ታሪክ አይረሳውም አበሻ ይመስክር ዱር ገደሉ ሸንተረር ጋር ዋሻ ሰባት ዓመት መክቶ ሕዝቡን አድርጎ ጋሻ ወዶ አገሩን አልሰጠም ለገዢው እጅ መንሻ ብቻውን ሲዋጋ ኖሬ ሌላው ሳይደርሰው ነስቀረ ሁሉን የነጣጠለ ምኒልክ ያዘያ የለ ጭቁኖች ኑ እንተባበር የጨቋኙን ክንድ ለመስበር መብት ያጣ ነፃነቱን አያገኝም በጸጋ የጋራ ጠላታችንን በጋራ የሚዋጋ የጠላትን ቅስቀሳ የሰፈር ወሬ ትተን እጅ አንሱ በገዢው ላይ ፊታችንን መልሰን ነቁ ተነቃቁ ሁሉም ተናነቁ ግድ ነው መልቀቁ ከለም ወደ ደረቁ ነቁ ተነቃቆ ሁሉም ተናነቆ ግድ ነው መልቀቆ ከለም ወደ ደረቁ የስዳማ ጥያቄ በነጻነት ይፈታል። የኦጋደን ጥያቄ በነጻነት ይፈታል። የወላይታ ጥያቄ በነጻነት ይፈታል። የኦሮሞም ጥያቄ በነጻነት ይፈታል። ሁሉም ነጻነት ነጻነት ነጻነት ሁሉም ነጻነት ነጻነት ነጻነት ለሁሉም ጉራጌና ሀዲያ ሐመርና ወላይታ ገዲኦ ቡርጂ ኮንሶ አኝዋኪ ከምባታ ከአርባ ምንጭ ይዞ ወርዶ ገሙ ጎፋን ተሻግሮ ድሮም ጥያቄ ያላችሁ ታንቁ እንጂ ጉሮሮ ዛሬም የመጣ አስመሳይ በዲሞክራሲ ስም ሸንጋይ በመልኩ በአምሳሉ ፈጥሮ ፍልፍሎቹን አስተባብሮ በሕዝቡ ዳማ ይጫወታል፣ ሞቱን በእጁ ያፋትናል። የሕልም እንጀራ ቅቤ ጮማ እየመገበን ጉሚ እያዘገነን ጮቤ እያስረገጠን በእኛ ሀብት ትግራይ አድጋ ቦርጭ ስታወጣ የእኛ ምድር ከስተው መላካ ባገረታ ንቁ ተነቃቁ ሁሉም ተናነቁ ግድ ነው መልቀቁ ቀለም ወደ ደረቁ ነቁ ተነቃቁ ሁሉም ተናነቁ ግድ ነው መልቀቁ ቀለም ወደ ደረቁ የስዳማ ጥያቄ በነጻነት ይፈታል። የወላይታ ጥያቄ በነጻነት ይፈታል። የአፋሮች ጥያቄ በነጻነት ይፈታል። የኦጋደን ጥያቄ በነጻነት ይፈታል። የኦሮሞ ጥያቄ በነጻነት ይፈታል። የደቡብ ሕዝቦች ጥያቄ በነጻነት ይፈታል። ሁሉም ነጻነት ነጻነት ነጻነት ለሁሉም ሁሉም ነጻነት ነጻነት ነጻነት ለሁሉም ሁሉም ነጻነት ነጻነት ነጻነት ለሁሉም ሁሉም ነጻነት ነጻነት ነጻነት ለሁሉም ዘመድ ወዳጄ ያልኩት የልቤን ያጫወትኩት እርሱ ግን ዞሮ ከኋላ በሐሜት ስሜን ስበላ የጠላት ወዳጅ ሆኖ ከጠላት ጋር አብሮ አይቸው ታዘብኩት አንዱን ብቅል ሲያወጣው ይሁዱ መልክ ያለው ሰው መልክ ያጣ ጊዜው ድንጉድ ሲያወጣ በሰው መመካት ለምኔ ኋላ ላይ ሊያሰኘኝ ወይኔ ወይኔ እቃ እርማለ ሆዴ በቃ እርማለ በቃ እርማሌ ሆዲ በቃ እርማሌ በቃ እርማሌ ሆዲ ወረተልኝ ባንዴ የሰው ነገር በቃኝ የዋነት ያስጠቃኝ አ አ አፌ ቅቤ ሆዴ ጩቤ ልቦ አልነበረም እንደ ልቤ ልቡ መስሎኝ እንደ አፉ የትፋለኝም በለፈለፉ እንግዲህስ ማንን አምኜ ለማልናገር እንዲሆኜ ሰው መልአክ አይደለም ሰው ነው የማስመሰል ባሪ ያለው የበግ ለምድ ለባሽ ተድላ ነው አንዳንዱ ወዳጅ ምትባለው በንዋይ መልኩን ቀይሮ ባሰት ኖረ ሐቅን ቀብሮ በቃ እርማለ ሆኔ በቃ እርማለ በቃ እርማለ ሆኔ ወይ ወይ በቃ እርማለ በቃ እርማለ ሆዴ ወረጠልኝ ባንዴ የሱስ ነገር በቃኝ የዋነት አስጠቃኝ ኦ የየየየ በቃ እርማሌ ሆዴ በቃ እርማለ ሆዴ በቃ እርማለ በቃ እርማለ ሆዴ እርመ በቃ እርማለ በቃ እርማለ ሆዴ ረጠልኝ ባንዴ አ የሰው ነገር በቃኝ የዋነት ያስጠጣኝ የሰው ነገር በቃኝ የዋነት ያስጠቃኝ የሰው ነገር በቃኝ የዋነት ያስጠቃኝ የሚያሳዝን ተገኝቶ ጤነኛው ሰው ካበደ የማትወደድ ወዶ በፍቅር ከነደደ መልከ ጥፎን በስም አዎ በዋይ ደግፎ ነበር አታሳድጎ ጸጸት ነው ኋላ ትርፎ የራስያ ብሬ የሌላን ታማስላለ የራስን ቤት አፍርሴ ሌላው ትገነባለ ትርፍ ሳይኖር ያ ልሄን አውጥት ታለብሳለ ብርድ ስናይ በሰማዩ ታዝናለ ያን ያንተ ስትነቃ ታሪክ ሁሉ ካበቃ ጅቡ ካለፈ በኋላ መጮህ የለውም መላ ያን አንተ ስትነቃ ታሪክ ሁሉ ካበቃ ጅቡ ካለፈ በኋላ መጮህ የለውም መላ ለታላቋ ትግራይ ግንባታ ለወያኔ ቅዠት ጨዋታ ለጦር መሳሪያ ሸመታ ለጥቂቶች ደንታ ደስታ ሕይወትን መሳይ ክቡር ነገር አትጣል ትግራይ ከንቱ ድንበር ሕይወትን መሳይ ክቡር ነገር አትጣል ትግራይ ከንቱ ድንበር ጀግና ባንዲራውን ቸርችለው ተሳደቡ። ዛሬ ብቸግራቸው ያዘንባ አነቡ። ላንተ ግድ የላትም ትግራይ ለራሷ እንጂ ሌላውን እያሳረደች የሸሸገች እርሷ ልጅ አንተ ሌላውን ሰብራ ኋላ ትዞርብሃለች። ያንም ደርስል የለም ብቻዬን ቆመሃለች። ያ ክፉ ቀን ሳይመጣ ዛሬ በዚህ አጋጣሚ ከተጠቅመ መዳን ሞክር የዘመን አታማሚ አያገባህም ረፍ ለትግራይ አትሰለፍ ለራስ መብት ተዋጋ ወደ ባድመ አትንጋጋ አያገባህም ረፍ ለትግራይ አት- ለራስ መብት ተዋጋ ወደ ባድመ አትንጋጋ ለታላቋ ትግራይ ግንባታ ለወያኔ ቅዠት ጨዋታ የጦር መሳሪያ ሸመታ ለጥቂቶች ደንታ ደስታ ሕይወትን መሳይ ክቡር ነገር አጥታ ለትግራይ ከንት ድንበር ሕይወትን መሳይ ክቡር ነገር አጥታ ለትግራይ ከንት ድንበር አ- Yo, yo, yo. የሚያሳብን ተገኝቶ ጤነኛው ሰው ካበደ የማትወደድ ወዶ በፍቅር ከነደደ እልከት በሆነ በስም አዎ በዋይ ደግፎ ነበር አታሳድጉ ጸጸት ነው ኋላ ትርፎ የናሲያ ርዳ የሌላንታ ማስላለ የራስን ቤት አፍሴ ትግራይ ትገነባለ ትርፍ ሳይኖር ያለህ አውጥተህ ታለብሳለ ብርድ ሲመጣ ማታ ላይ በጥራዩ ታዝናለህ። አየየ ኦ አየየ ያን ያንተ ስትነቃ ታሪኩን ካበቃ ጅቦ ካለፈ ኋላ መጮው የለውም መላ ለታላቋ ትግራይ ግንባታ ለወያኔ ቅዠት ጨዋታ ለጦር መሳሪያ ሸመታ ለጥቂቶች ደንታ ደስታ ሕይወት መሳይ ክቡር ነበር አጥታ ለትግራይ ከንት ድንበር ሕይወት መሳይ ክቡር ነገር አጥታ ለትግራይ ከንት ድንበር ሕይወት መሳይ ክቡር ነገር ሕይወት መሳይ ክቡር ነገር ሕይወት መሳይ ክቡር ነገር አጥታ ለትግራይ ከንት ድንበር
ምን ታምጣቻለሽ አንቺ ሶመት ልብሽ ስለታምነ ስላልከመላት ባጎረስኩት እጄ መልሼ ተነገስ ታማሚ ባስታመም ዛሬ ግን ተነገር ጠልፈ በጣልኩሽ ቅር አይለኝም ነበር ፍቅር ያልኩት ዘሮ አለኝ ነገር ነው ህል ህሉት ቅዠት ሌሊት በመኝታ መቼ ታስተኛለሽ አንቺ ክፉ በሽታ ወዳር ሰላም እንዳላድር እንቅል እረፍት ከነሳሽ ውደል ምንም አያስፈልግ በደል ባለንጣ ይቅሪብ ዘዳን ሰላም እንዳላድር እንቅል እረፍት ከነሳሽ ውደል ምንም አያስፈልግ በደል ባለንጣ ይቅሪብ ጥሩም ይሁን መጥፎ ያሳለፍነው ሁኔታ በእንዲያ ነበር ተረት ይቅር በትዝታ በትዝታ ተከበሪ አንቺ ሰው ታይንከባብ አንድ ላይ መኖር የለም ከእንግዲህ አብረ ማበር ውጭልኝ ከቤት ሂጂ ገደል ግቢ እንኳን እስኳደን አላስጠጋሽ ጆሮው ተባርኮ አንገቱ ተቆርጦ እንደ የብልት ህልም ተገነጣጥሎ ባለቤቶች መጥተው ድርሻቸውን ሊወስዱ ዝናሩን ታጥፎ ተሰልፏል ሴት ወንዱ ፍቅር ለማይገባሽ ላንቺ አይነቱ ሰው የእጅሽን ቢዩ ብሎ መተው መቼ ጣፍጦኝ ያውቃል ከአንቺ ጋር ኑሮ በየዘመናቱ ያው እምባን ጉርጉሮ ሁሌ ብሬ አምረ ብቻ ብረ ብራውን አላይም ለአንቺ ለአንቺ እንጂ አዲስ ዓመት ለኔ ለኔ አይታደል ሁሌ ብሬ አምረ ብቻ ብራ ብራውን አላይም ለአንቺ ለአንቺ እንጂ አዲስ ዓመት ለኔ ለኔ አይታደል የእንጀራ እናት ነሽ ቻው ተለያይተናል ያቺ ጥምቀት እንቁጣጣሽ ሆኗል እንቁጣጣሽ ሆኗል ተከበሪ አንቺ ሰው ተንከባበር አንድ ላይ መኖር የለም ከእንግዲህ አብረ ማደር
ውጭልኝ ከቤት እንጂ ገደል ግቢ እንኳን እስጓደን ላስተጋሽ ውጭልኝ ከቤት እንጂ ገደል ግቢ እንኳን እስጓደን ላስተጋሽ ውጭልኝ ከቤት እንጂ ገደል ግቢ እንኳን እስጓደን ላስተጋሽ እንኳን እስጓደን ላስተጋሽ
እንኳን ሰዎችን ማልመድ የለመዱ በሸንጋይ ምላሳቸው ፀሐይ ያወረዱ በሰው ወርካራቸው ስንቱን የዋረዱ በተራቸው እነርሱም መርገየው ተረዱ
ተቃረበ ነፃነቱ ተቃረበ ነፃነቱ የሮና አርነቱ ተነሳ ወንድ ሴቱ ተነሳ ወንድ ሴቱ ያበራ ነባርነቱ ተቃረበ ነፃነቱ ተቃረበ ነፃነቱ የሮና አርነቱ ተነሳ ወንድ ሴቱ ተነሳ ወንድ ሴቱ ያበራ ነባርነቱ ተደርጎ ቀረፈ አንድና ነፃነቱ ተቀረፈ ነፃነቱ የኦሮሞ አርነቱ ተነሳ ወንድ ሴቱ ተነሳ ወንድ ሴቱ ሊያበቃ ነባርነቱ የክስትነት አመርባህር ያላቸው አንድ አይደለም ብዙ ነበርን ባላቸው ከበሮ ባታዊ የገነባ መንፈስ ተሳላሚ ያለ አብሮት የሚቀድስ ተቃረበ ነፃነቱ ተቃረበ ነፃነቱ የኦሮሞ አርነቱ ተነሳ ወንድ ሴቱ ተነሳ ወንድ ሴቱ ላበባ ነባርነቱ
የአፍሪካን ቀይ ችግር ለመፍታት ጦርነት ጠፍቶ ሰላም ለማምጣት ለማጥፋት ችግሩን የመቶ ዓመት ካንሰሩን መንቀል ነው ስሩ። የአፍሪካን ቀይ ችግር ለመፍታት ጦርነት ጠፍቶ ሰላም ለማምጣት ለማጥፋት ችግሩን የመቶ ዓመት ካንሰሩን መንቀል ነው ስሩ።
የማደንዘዣ መርፌ የሰጡ አደንዛዥ ቡና የሚያጠጡ ጉልቻ ነቢያቻ መለዋወጡ ያው ነው ዞሮ አይጣፍጥ ወጡ አይነን ግንባር ያርገው እያሉ እንዳላዩ የሚያስመስሉ የሕዝቡን ጥያቄ የመለሰ ስለ ጠፋ ደም የፈሰሰ
ያላን እንኳን ጥቅማቸውን ይመለከታሉ። ከጨቋኞች ጋር ሆነው አብረው ያሰፍናሉ። ለሰው ልጅ መብት የቆመ ሐቀኛ ስለጠፋ ችግሩን መጠለት መጣ እየገፋ
ታማሚው እኔ በሽተኛ የምታከመው ሰው ጤነኛ መቼውም መዳኔ በእንድ የለም ሰላም አይኖርም ለዝንታለም ቋጠረውን ማጥበቅ ትተን የታሰረውን ለመፍታት የምንሰውን አስከፍሳትን ጦርነቱን ለመክተት እንደ ሳሳዋን ጎጆ አፍርሰን ጠንካራውን በት ለመስራት በዲሞክራሲያዊ መንገድ ይቁም ህዝባዊ ስርዓት
የአፍሪካን ቀን ችግር ለመፍታት ጦርነት ጠፍቶ ሰላም ለማምጣት ችግሩን ችግሩን የመቶ ዓመት ካሰሩን ካንሰሩን መንጠል ስሩን የአፍሪካን ቀን ችግር ለመፍታት ጦርነት ጠፍቶ ሰላም ለማምጣት ለማጥፋት ችግሩን ችግሩን የመቶ ዓመት ካሰሩን ካንሰሩን መንጠል ስሩን
የሕዝቡ ጥያቄ ከተመለሰ ወደሚድበት ግብ ከደረሰ እልል ይሆናል የደፈረሰው በአገሩ ላይ እርሱ ከነገሰ መብቱን በራሱ ካረጋገጠ የወደደው ሰው ከመረጠ እኩል ከቆመ በሁለት እግሩ በጋራ ይኖራል ከነጠቁ
ባብነት የለብንም ጎሳ ዘረኝነት፣ ብሔረሰቦችን ሁሉ ጨፍልቆ ነን። አክብረን በመከበር በኩል እናምናለን። የዚህ አይነቱ አንድነት ካለ እንወዳለን።
ታማሚው እኔ በሽተኛ የምታከመው ሰው ጤነኛ መቼውም መዳኔ በእንዲ የለም ሰላም አይኖርም ለዝንታለም ቋጠረውን ማጥበቅ ትተን የታሰረውን ለመፍታት የምንነሳውን አስከፍሳትን ጦርነቱን ለመግታት እንደዛ ሰዋን ጎጆ አፍስን ጠንካራውን በት ለመስራት በዲሞክራሲያዊ መንገድ ይቁም ህዝባዊ ስርዓት
የአፍሪካን ቀን ችግር ለመፍታት ጦርነት ጠፍቶ ሰላም ለማምጣት ለማጥፋት ችግሩን የመቶ ዓመት ካሰሩን መንቀል ነው ስሩን የአፍሪካን ቀን ችግር ለመፍታት ጦርነት ጠፍቶ ሰላም ለማምጣት ለማጥፋት ችግሩን ችግሩን የመቶ ዓመት ካሰሩን ካሰሩን መንቀል ነው ስሩን
ከጎድጓድ መብረቅ ወረደ ወይ
ነገር አለ ወይ ቆይ
ኧረ ጉድ ነው ሰዎች ጦሩ ምን ይሸሻል ትጥቁን እየጣለ
ቆይ ቆይ ነገር አለ
እውነቱን ንገሩን ሰላም አይደል እንዴ ከወዲህ ገጠሩ
ወጣ እኮ ሚስጥሩ
ኧረ ጭስ ይታያል ማን ነው ያነደደው ምንስ ተቃጠለ
ሆነ ጉካ የለ
በቃ ተደምስሷል እውነት ሚባል የለም ተብሎ ሲነገር አምነን ነበረ ውሸት መጨረሻው እንዲህ አይነት ቅሌት ነው በውድም በግድም ኖሮን ያመልከት ነው አይወጣት ጋራ እንዲያያዳልታል አይወረድ ሸለቆ ረግረጉ ያሰንሳል ቀኝ ግራ ፊቷ ላይ ሁሉ ተከቧል ልሞት አስገዳም ከሞት ልሞት ገዳም ከሞት ተፋፍቆሟል ሳይሰከፍ አይቀርም የአራት ኪሎ ውሻ ብዙ ተልከስክሷል
ገና ከዚህ ብልሳል
ነቃቅሶ ጨረሰ ጎረቤቱን ሁሉ ብቻውን ይቀርፋል
ብቻውን ይሞታል
ዘመድ የለውም እንደ ትንሽ የሚቀርበው ሰው ተው ብሎ የሚመክረው
ወንድም እንኳ አልቀረው
ዛሬ አገር ጠፍታለች ሆነ ግን ጥሩ የአገሩን ባለቤት
ቶሎ ይድረስልን
በቁሙ የሞተው ተንቀሳቃሽ በድን ያስደናለውና መቼውም አይድንም የንጹሐን ጩኸት ክንዱን አስተባብሮ መጣብ ወያኔ ጉድፈላ ዘንድሮ አይወጣ ተራራ ድንጋይ ያዳልጣል አይወረድ ሸለቆ ረቡ ያሰምጣል ቀኝ ግራ ፊቷላ ሁሉንም ተከቧል ልሞት አስገዳይ ከሞት አፋፍ ቆሟል ልሞት ገዳይ ከሞት አፋፍ ቆሟል በዚህ በጋ ወራት ምንድነው ነጎድጓድ መብረቅ ወረደ ወይ
ነገር አለ ቆይ ቆይ
ኧረ ጉድ ነው ሰዎች ጦሩ ምን ይሸሻል ትጥቁን እየጣለ ቆይ ቆይ ነገር አለ
የእውነቱን ንገሩን ሰላም አይደል እንዴ ከወደ ገጠሩ
ወጣ እኮ ሚስጥሩ
ኧረ ጭስ ይታያል ማን ነው ያነደደው ምንስ ተቃጠለ
ሆነ ጉካ የለ
በቃ ተደምስሷል እውነት ሚባል የለም ተብሎ ሲነገር አምና አልነበረም ውሸት መጨረሻው እንዲህ አይነት ቅሌት ነው በውድም በግድም ኖሮን ያመልከክ ነው አይወጣ ተራራ ድንጋይ ያዳልጣል አይወረድ ሸለቆ ረጉ ያሰምጣል ቀኝ ግራ ፊቷን ሁሉንም ተከቧል ልሞት አስገድቆሟል ልሞት ገዳም ከሞት አፋፍቆሟል My heart is hurt. My heart is hurt. My heart is hurt. Where is my treasure? My heart is hurt. My heart is hurt. My heart is hurt. Where is my treasure? Let me go, say bye bye, my family. We shall meet in motherland after victory. I love you, dear my wife, my children. If God is with, maybe in life we meet again for my nation's security, for human beings' equality, for freedom of my country. Let me go to join army for my nation's security, for human beings' equality, for freedom of my country. Let me go to join army. No. freedom, freedom for Oroma, the owner of Oromia. I am in the horn of Africa, colonized by Abyssinia. I am in the horn of Africa, you're colonized by Ethiopia. Yeah, yeah. My heart is hurt. My heart is hurt. My heart is hurt. Where is my treasure? My heart is hurt. My heart is hurt. My heart is hurt. Where is my treasure? Majorities struggling for its freedom. Colonial minority should go home. It's not only the gift of Heavenly Father. I have to fight for freedom with my brother. Let me break the door of colony jail and to people the world is hell to be owner of my land. Let me go bush, do not sad. Let me break the door of colony jail and to people the world is hell to be owner of my land. Let me go bush, do not sad. Yo yo yo yo yo yo. Yo yo yo yo yo yo. Yo yo yo yo yo yo. yo yo yo yo yo yo Ido Ido Ido Ido Orama the owner of Oromia I am in the heart of Africa colonized by Abyssinia I am in the heart of Africa colonized by Ethiopia. My heart is uh, where is my child? Let me go. Say bye bye, my family. We shall meet in motherland after victory. I love you. You are my wife and my children. If God's will, maybe in life we meet again. For my nation's security, for human beings equality, for freedom of my country. Let me go to Romeo Shalom.